ቤት ይቅርታ ተቋረጠ።
ችግር የለውም።
እሺ እ ማንጎ የዛሬ ዋጋ ሀምሳ አምስት ብር ነው።
እሺ አቮካዶ፣
እሺ አቮካዶ ሰላሳ አራት ብር ሽንኩርት፣
ሽንኩርት እሺ ቀይ ሽንኩርት ነው አይደለ?
አዎ፣
እ ቀይ ሽንኩርት ግሬድ አርባ ስምንት ብር
አርባ ስምንት ብር።
አዎ፣
እናመሰግናለን። በቃ እሺ ኔትወርክ ባለበት ወጥቻለሁ።
እሺ እሺ።
የደ